ያዡ። እሺ ነይ hello ምረት አንድ ያገኛት እሺ ጄሪ
ወይ ነሬ እንዴት ነሽ?
እንዴት ነው?
አለን አለን። ትኬት ምን አለቅ እያላችሁ ነው አይደል?
ተሰቃየን እኮ በእናትሽ።
አዎ፣ ሁሉም ጋ ነው። እኛ ሰው ቀን አለ ትንሽ system አስቸግሯቸው ነው በጣም አዎ ማለት የ customer ን ባህሪ ታውቂያለሽ። ከዚህ አዎ።
ጋር ምንም እኔ አስተኛቸዋለሁ። አሁን አንዳንድ ሱቆች አይደለ? በጣም አዎ።
እንደዚህ የሚቸግረው አዎ፣ የሚያስቸግራችሁ ከሆነ በ mail በ mail ያው አማራጭ የለም ለጊዜው አዎ እኛ አሁን ቆየ ስንልክላቸው ደግሞ፣ እ?
አዎ፣ እ።
አይ ትናንትናም ዛሬም ይሄው ሙሉ ቀን
አዎ
የ system አሳውቀናል ነው የሚሉት ነው የሆነ ት- እንትን ነው ዘላቂ መፍትሄ እስከሚሰጡ ድረስ ነው። ለዛ ነው ነው እንዴ? እሺ። አይ እኔ ምናልባት እንትን ያላላችሁ ከሆነ ብዬ ነው።
አይ አሳውቀናል ማለት ሌሎች በጣም agent ኡም እያስቸገራቸው ነው።
በጣም ተሰቃየን። ማርያምን ጄሪ በጣም ማለት ነው በቃ እም። አዎ በጣም እስቲ ቆይ እናናግራችኋለን። እሺ ምሪ ድጋሚ እሺ እሺ እሺ